hello የሺህ ብር መርጃ ማዕከል በኩል ነበር።
ይቅርታውን የለም ቅድም ጠይቄ ነበረ፣ ግን ወደ ኩዌት ከዛ የሚቀንስ የለም።
ወደ ኩዌት አዎ
እስቲ check ላድርግሎት ድጋሚ። መ- ለመች ነበር ያሉኝ?
ለዛሬ ነበር ያልኩ።
ለዛሬ አዎ
maybe ለነገ ከቀነሰ ሌሉት።
ለነገ እሺ አሁንማ ዋጋው እየጨመረ ነው የሚመጣው የዛሬ በራ።
አለ።
አዎ እስቲ ስንት ነው የዛሬውን የሚሉኝና ከዛ ነገም ካለ
በ Ethiopian Airlines ነው ያሉኝ አይደል?
አዎ
እሺ አንድ እያየሁለት ነው።
እሺ
ተመሳሳይ ነው የዛሬ እና የነገ ዋጋ
አይደለ? ስንት ነው ግን የመጨረሻው?
69379 ብር።
እሺ ለነገስ የነገውም 69379 ብር።
የነገው?
አዎ የነገው።
እሺ በቃ አመሰግናለሁ።
እሺ እናመሰግናለን ስለደወልን። መልካም